hello እማዬ፣ ወይ አስራ ሰባት ሺህ ብር withdraw አድርጌ እስካሁን አልገባም። cancel አታደርጊልኝ ልጫወትበት በዚህ በራሱ ወደ ንግድ ባንክ process ላይ ካለ በእርግጥ አንድ process ላይ ከገባ cancel ማድረግ አይቻልም። ግን አንዴ ላይ እሺ፣
ትላንት ዛሬ አስር ሺህ አምስት ሺህ ነው እቺ ነው ሀ ሁለት ሺህ አንድ ብር
cancel ማድረግ አልችልም። ይቅርታ process ላይ ነው ያለና ቶሎ እንዲገባ ማሳወቅ እንችላለን።
በስመ አብ ወልድ ሰባት ሰዓት ዘጠኝ ሰዓት ሞላው። ቆይ ጠዋት አንድ ሰዓት ነው withdraw ያደረኩት አይተኸዋል?
አዎ ልክ ነው። ዛሬ ስለሆነ ነው። እሺ ይቅርታ።
አዎ አይ ንገሪው፣ እንዴትም ብላ አውጣ ወይ cancel አድርግልኝ በይው። ዋናው እሺ አሳውቅልሃለሁ። እሺ ለቻፓ እሺ ይቅርታ